ሄሎ አቤት።
ከልጄ ጥልኝ ማስቀለም አ ገብቶኛል። እሺ በጣም ይቅርታ፣ ኔትወርክ እየተቆራረጠ አልሰማማንም ነበር።
እ?
ኔትወርክ እየተቆራረጠ አልሰማማንም ነበረ። ስልክ ቁጥር የደወልበት እና ያዘ አይደለም ዜሮ ዘጠኝ ሀያ አንድ
ያመኛቸው ሰማ አካል ካሉበት ቦታ ይሰማኛል።
ትንሽ ዜሮ ዘጠኝ ሀያ አንድ የኔ እየተንቀሳቀሱ ስልክ ቁጥር ሀያ አንድ ወይ ሄሎ ደመኛቸው ሰማ አካል
ይሰማኛል እኮ ለእኔ ዜሮ ዘጠኝ ሀያ አንድ የኔ ስልክ ቁጥር
ደመኛቸው ሰማ አካል
ይሰማኛል የኔ
ደመኛቸው ሄሎ።
ሰማ አካል አሁን ይሰማናል።
እኮ ይሰማኛል።
ቁጥር የደወልበት እና ያዘ
የኔ የኔ ስልክ አይደለም ዜሮ ዘጠኝ ሀያ አንድ የኔ ስልክ የኔ ስልክ ዜሮ ዘጠኝ ሀያ አንድ
ደንበኛችን የተቆራረጠ ነው እየተሰማን አይደለም።
እ?
ደንበኛችን ይሰማዎታል?
አሁን ይሰማኛል እኮ ለእኔ ቦነስ እያልኩ
ደንበኛችን ከተሰማዎት ትንሽ እየተንቀሳቀሱ ሊያናግሩ ይችላሉ ካሉበት ቦታ።
የተንቀሳቀስ Hello
አሁን ይሰማናል። ይቀጥሉ።
ዜሮ ዘጠኝ ሀያ አንድ ስልክ ቁጥር እሺ፣ ዜሮ ዘጠኝ ሀያ አንድ